አመልክቻለሁ ጤና አስቸጋግድም
ይቅርታ መመዝገቤን በምንድን ነው ማወቅ የምችለው?
ስሞት ማን ነበር? ይቅርታ እናትን ሄድ
ኦኬ ዳታ አስመዝግበዋል?
እ?
ዳታ ደውለው ነበር ከዚህ በፊት ደውለዋል ከዚህ በፊት አ-
አካውንት አስገብተዋል ብር
አ ግን በጥንቱን አላኩልም ነበር መሰለኝ
ምን አለ አልተ- አልተላከልህም እ፣ እንትኑ verification የሚላከው ኮድ እንትን አላለ እነሱ የሚልኩት ምን አይ account number ላይ ብር አስገብተዋል እርስዎ
አ፣ እንትኑን የምትይኝ ወደ እናንተ account ነው አ አ ግን እንትኑን አላኩትም ፎቶም
ለእኛ ነው ያላክልን ላክልን አ፣ በምንድን ነው ስልክ የምልክ?
የለህም ስልክ ስልክ ማለት ልስጥህ ያው ምድ- እ?
ዜሮ ዘጠኝ ሰባ አምስት
እሺ
ሀምሳ አንድ ስልሳ ሶስት ስልሳ
በዚህ ስልክ ቁጥር ነው የምልከው በቴሌግራም ማለት ነው ስልክህን ስም ኢሜይል አድራሻ እና ያስገባኸውን screenshot አድርገህ ትልክልኛለህ እሺ አመሰግናለሁ እኔም አመሰግናለሁ እሺ